ሄሎ ሄሎ፣ አቤት።
ሄሎ ሄሎ፣ ጤና ይስጥልኝ ሄ ሄ አቶ- አቶ ወንድሙ
ሄሎ ሄሎ
ሙ ሄሎ።
አይሰማም እንዴ
አይ እየሰማው ነው።
እ፣ ወንድሙ
አቤት አቤት፣ ወንድሙ ነው።
ከኢትዮ ቺክን ነበር የሚደውለው
አዎ፣ ከዛ ነው።
እንትን ቅሬታ አቅርበ ነበር አይደለ?
አዎ፣
አዎ ዶክተር ስ- አሁን ይመቻል ለመያዝ ስልክ ቁጥር ልስጥህና አዎ።
ታነጋግረው ሰው ሄ ሄ ሄ
እሺ ሄሎ።
ያዝ ይሄንን ስልክ ያዝ የምነግርህን ስልክ ያዝ
አው ቅድም እኮ እንትን ከዛ ተደውሎ ነበረ እ፣ ሶስት ቀን ውስጥ እ፣ ሳስ- አ- በመጣበት ቀን ከሁለት ሰዓት ጀምሮ እስከ ስድስት ሰዓት አዎ፣ አራት መቶ ስለዚህ ሰባት እሺ ስለዚህ እ፣ የሆነ ሰባት መቶ ሀምሳ ስልክና- እ፣ እ፣ ሰባት መቶ ሀምሳ ጫጩቶች ነው የሞተ። ሄሎ አዎ እሺ ስለዚህ አ- አይሰማም
እየሰማው ነው።
የዶክተር አሸናፊን ስልክ የዶክተር አሸናፊን ስልክ ልስጥህና ለሱ ደውለ ጉዳዩን እ።
ታስረዳዋለህ ለሱ
እሺ ከየት አገኛለሁ የሱ ስልክ?
ይመቻል አሁን ሄሎ ያ ዶክተር ሄሎ።
አሸናፊ አቤት አቤት ሄሎ
እሺ text ታደርግልሃለህ አሁን እላክልህ እሺ እልክልሃለሁ ስልኩ እሺ እሺ